ይስጥልን ማሪ ባባ።
ወይ እንትን የሆነች አባይ አይቼ ነበረ።
አባይ ጃክ እ
አለን አ- ቢጫው አይደል?
አይ ነጭ ባንክ ሶስት ሰማንያ ነው ምናምን አለባት።
ቆይ ይጠብቁ ይጠብቁ ይመስላል።
ስስ
አዎ አለ- አለበት እ እ
አዎ አለበት ሶስት ሰማንያ ዕዳ አለበት አ ስንት ነው የሚባለው?
ለእጅ ዘ- ዘጠኝ ሰማንያ ይፈልጋል።
ዘጠኝ ሰማንያ አዎ ለ- ለእጅ ዘጠኝ ሰማንያ ይፈልጋል። ፍተሻ ማለት ፍተሻ ወጥቶ ደግሞ ድርድር ይኖረናል።
ተወደደ። እንደዛ የሚቀንስ መኪና ምን አለ? ከዛ የሚቀንስ አሪፍ መኪና ወያኔም ይሆናል። ምንም በቃ DX አለን
DX ምን አይነት
አስራ ዘጠኝ ዘጠና
ስንት ነው የሚባለው? እሱ
ስምንት ከሀምሳ
አሪፍ ነው አቋሙ ምናምን።
አዎ
page ኣችሁ ላይ የለም አላየሁትም።
አለ ወደ ላይ ሆኖ ነው ዞታ ያለን ሁለት ሺህ አስር
ስንት ነው የሚባለው? እሱ
አንድ ሚሊዮን የሚባል
እም፣ እሺ በቃ እስቲ ቆይ፣ እሺ እሺ